ሄሎ
ሄሎ ጤና ይስጥልን። ሰላም ነው?
ሰላም ነው።
ምንወዱ ደንበኞች
ቻትኪ ድርጅት ቢቲ
ምን እንርዱ ደንበኞች?
እንትን ነበር ትላንት ቤቲንግ የቆረጥኩት ነበርና እ፣ ማታ ላይ ማለት አራት ነጥብ አምስት ነው የሚልና አምስት ቢጫ ይታያል ብዬ ቆርጬው ማለት ነው።
እሺ
አምስት ቢጫ ታይቷል። ግን ደግሞ እንትኑ ላይ አም- አቦ- እንትኑ ላይ ደግሞ አቅልታችሁታል ማለት cashier አላሸነፍኩም።
ኮዱን ንገረኝ። cashier ኮዱን ንገረኝ። የትኬቱ
cashier ኮዱን አ፣
እሺ እሺ አውጣው። እሺ መልሼ ልደውል። ይቅርታ ይቻላል ይቻላል።